hello አሁን አይሰማም መሀመድ?
አሁን ይሰማል።
እንትን ቴሌብር ተመዝግበ agent ነህ አይደል?
አይ እኔ የተጠቀምኩበት እኮ ነው ቴሌብር።
አዎ ግን balance zero zero balance እየሞላበት አይደለም ማለት agent ኡ ነው የምልህ የ customer okay ያኛው አዎ
እ፣ እሱን እንትን እላለሁ። እሺ፣ አስተካክላለሁ።
አዎ፣ ልጆች ይመጡና active ያደርጉልሃል ወይም balance ምናምን እንድትሞላ ያደርገዋል።
እሺ፣ እሺ። መጥተው ነበረ ሁለት ቀን አስመርተውኝ ነበር።
መቼ መጡ?
የሆነ ቀን ሁለት ጊዜ መጥተው አስመርተው መታወቂያ ምናምን አሁንም ትሞላለህ እንግዲህ በ- አን- በራሱ እንድትሞላ እንዲያደርገዋል ማለት ንግድ ፍቃድ ምናምን እንትን አልሰጡህም account ቁጥር ምናምን account ቁጥር አልሰጠኝም። እዛ ቀን message ምናምን ይላክልሃል ብሎ አልሰጠኝም።
okay በቃ እንትን active ያደርጉልሃል። እሺ አባ እሺ እናቴ። እሺ።
እሺ አህመድ እሺ መልካም እሺ
ሄሎ